ሄሎ ሰላም ጤና ይስጥልኝ። ተባክቶ ምልቆ
እኔ መቤት ቃሪያ በቀደም አዘዝን ሰባት ኪሎ እሺ
አሁን ይመጣል ተብሎ ትናንትናም ጠበቀን፣ ዛሬም ጠበቀን፣ አልመጣም። እንግዲህ ሰዎቹም ለበዓል ተበታትነን ብሩ እንዲመለስ ብዬ ቅድም ተነጋግረናል ካለው ኦፕሬተር ጋር
ትንሳኤ ነው።
ይገባል።
ይቅርታ ትንሳኤ ነው።
አዎ አዎ የኔ እመቤት
ኤልኮራ ጋር ነበር አይደለ?
አዎ ዛሬ ነበር። በቃ ሁሉም ሰራተኛ ወደ የቤቱ ይሄዳል። በቃ ከዚህ በኋላ በዓል ነው አ- አንገናኝም።
ልክ ነው። አጠቃላይ ሰባት ኪሎ አዎ
refund ብለው ጠይቀው ነበር።
አዎ አዎ የኔ እሺ ይመለሱልዎታል። አሁን ይጠብቁ።
መቤት